ወይ ወንድዬ፣ እሱ ቀንዲ እንደውልና ሄሎ፣ ሄሎ፣ ሰላም እንዴት ነህ?
ሰላም ነው አለን፣ እግዚአብሔር ይመስገን ደህና።
አለን። ስኬት ቴክኖሎጂ ነበር 8337 ላይ ደውለሽ ነበረ እ እ ደውለሽ ነበረ 8337 ላይ።
እሺ፣ እሺ ምን ነበረ? ምን ልታዘዝ?
ወደ እንትን ስደውል ነው ተሳስቼ ነው። ሰባራ ዘጠና አቢሲኒያ?
ሰባት 83 83 97 ነው አቢሲኒያ።
እሺ፣ ወደዛ ስደውል ተሳስቼ ነው።
እሺ እሺ፣ አመሰግናለሁ።
እሺ